ሄሎ እያወራ እኮ ነው ግን ሄሎ
ሄሎ ሄሎ ጣናና በላይ
እ
ሄሎ
ወልዲ ነኝ ወልዲ ነኝ ያንተ ያንተ ሄሎ ሄሎ
ወልዲ ነኝ።
አክስማዊት ራይድ ነው አ?
አክስማዊት ራይድ
ሄሎ
ሄሎ
አየት
አክስማዊት ራይድ ዩ እህ አክስማዊት ራይድ ታክሲ አክስማዊት ማማ ሄሎ
ሄሎ